ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት
Okay ቅድም ደውዬ ነበርና እንትን ወደ ዜሮ ስድስት መጨረሻ ቴሌግራም ላይ እንትን ልካለሁ። ይሄ success የሆንኩልበት ማለት ነው። አሁን ከተመለሰም ከቴሌብር እንትን አልሆነችም እንዴ? አሁን ቴሌብር የሚል እዛ ምርጫ ላይ የለም።
አዎ ለጊዜው update እያደረግን ስለሆነ ነው system ኣችንን። ወደ ከሰዓት በኋላ ይሞክሩት። ቴሌግራም ላይ ደግሞ መልስ ስናገኝ እዛው ላይ እናሳውቆታለን። በትዕግስት ይጠብቁን። እሺ አሁን ደርሰዋል። የኔ ልካለሁና ቸክ አድርገሻል?
እሺ ስልኮትን ይንገሩኝ። በዚህ ነው በ- አሁን በደወሉበት ስልክ ነው የላኩት።
አው ስልክም ከዛ ጋር ጭፋለሁ። ግን አዎ ይሄ መጨረሻ ይሄ ነው።
እሺ አንድ ጊዜ መስመር ላይ ጠብቁኝ።
እሺ እሺ
በዚህ ነው ቴሌግራም የሚጠቀሙት።
አው አው
ምንም የላኩት ነገር የለም። ዜሮ ዘጠኝ አስራ አራት ሀያ ስድስት ሀምሳ ዘጠኝ ሀምሳ ሶስት አይደለ ስልኮት?
አው ምንም የተላከ ነገር የለም። አሁን hi ብዬ ልኬሎታለሁኝ እሺ በዛ ላይ እዛው ላይ ላኩልን። አዎ እሺ እሺ አመሰግናለሁ።
እሺ መልካም ቀን።
አዎ